hello ጤና ይስጥልን Best Bet
check ለማድረግ ነበር betting እሺ
cashier code ኡን ግን እሺ
አስራ አንድ አስራ አንድ ዘጠና አንድ እህ
አስራ አንድ ዘጠና አንድ እሺ ስልሳ ስምንት ዜሮ ዘጠኝ
እሺ ሶስት ጨዋታዎች ቀይ ናቸው እሺ
ማን ማን ሶስት ጨዋታዎች ቀይ ሆነውብሃል ሰዓቶች ቀይ ናቸው። ይሄ አዎ። ሌላ አለ ትኬት